ሄሎ
ሄሎ ጤና ይስጥልኝ ሀሚድ ነኝ ምን ልርዳሽ
እ መቶ ብር አሁን transfer አድርጌበት ነበር እና balance ኡን አያሳየኝም። check አድርጊኝ እስኪ አንዴ።
ወዴት ነበር transfer ያለችው ወደ እናንተ ወደዚህ ማለት ነው።
ወደ account ኡ okay አዎ።
message ተልኮልሽ ነበር መቶ ብር የተቆረጠበት አዎ እሱ message ኮፒ አድርገሽ በቴሌግራም ላኪልንና ቼክ አድርገን ሪፖርት እናደርግልሻለን በሱ
እሺ እሺ እሺ